ጤና ይስጥልኝ አድማጭ ትሬዲንግ ባንክ ምልክ ነው።
እንዴሽ ፒክአፕ ትፈልጋላችሁ መሰለኝ በጅጅጋ
ፒክአፕ
የሆነ ጊዜ ተነጋግረው ነበረ።
አልተነጋገርኩም። ደውልላት አለኝ አንድ ሰው አምሳ ሁለት ቤት ዜሮ ዘጠኝ አስራ አንድ
እሺ እ ለጅጅጋ ነው ተነ- ያሉት እሱ ያናገሩት ነው።
እ? እ?
ለጅጅጋ ነው አዎ፣ ያሉት።
ለጅጅጋ የት ነው ስራ ያላችሁ? ችግር የለውም እናቴ፣ አንቺ ንገሪኝ። ስራ ያላችሁ የት አካባቢ?
እሺ፣ እርግጠኛ አይደለሁም currently pickup ቤት እንደሚያስፈልገን ወይ check አድርጌ መልሼ ላሳውቀውት። እሺ